Hello, Safari Salem District, ታላላቅ ኮምሎዶ
ወደ ድርቦስ ና ምናምን ወደ ቴሌብ ና ምናምን አሉ። መሴጁ ሲገባ የላከን ብቻ
ሄሎ
አፍሪካ
ሄሎ፣ ምን አሉኝ? እንደመኛ ድምፁ በጣም አይሰማም እና አው ወደ እኔ አካውንት ድርቦስ ምና
እሺ፣ ዲፖዝት አድርገው አልገባሉትም።
አው መሴጅ ሲመጣ አስገብተው ነው አው ሜሴጁን ላኩልን
ያ ላኩልን። ታዲያ ሜሴጁን አው እሺ፣ ቴሌግራም ላይ ላክ- ላኩልን። ቴሌግራም ላይ ላኩልን። እሺ፣ መጀመሪያ ቴክስት ሜሴጁን ከሲቢ ነው ከቴሌብር ነው ያወጡት። ሄሎ